በኤሌክትሪክ የቴምር መረጃ ማዕከል በኮተቤ የምንኖርበት
በደራ መንገድ ዛሬ ነበረኝ እና
ከየት ወዴት
ከአዲስ አበባ ወደ ሽሬ ለመሄድ ፈልጌ ነበር።
ወደ ሽሬ
አዎ ሽሬ እሺ አንድ ደቂቃ ታገሰኝ ልሂድ ሰዓቱን ለአንድ ሰው ነው የፈለጉት?
አዎ መሄጃ ብቻ?
አዎ
እሺ አንድ በረራ አለ ዘጠኝ ሰዓት ከሀያ አምስት ላይ የሚነሳ business class ነው ዋጋው ዋጋውም ሀያ አራት ይቅርታ ሀያ አምስት ሺህ አንድ መቶ ሀያ አምስት ሺህ አስራ ስምንት ብር ነው
ስንት ሰዓት ነው?
ዘጠኝ ሰዓት ከሀያ አምስት
አ፣ ወደ አክሱምስ ዋጋው ግን እንደዛ ነው። በቃ እሺ
business class ነው ያለው
አ አ፣ ቢዝነስ ክላስ
business class ነው።
አ
በቃ እሺ፣ አመሰግናለሁ። እደውልልሃለሁ።
እሺ ተደውሉልን አመሰግናለን መልካም ቀን